hello ጤና ይስጥልን Best Bet hello።
አቤት እሺ ምን ነበረ?
deposit አድርጌ ነበር የምትሰጠው።
እሺ deposit አድርገህ አልገባልህም አዎ፣
እኮ deposit message ኡን ቴሌግራም ላይ ላክልን።
ልክ ያለው ማን ነው ስምህ ቴሌግራም ላይ?
በረከት
መቼ ነው አባ- deposit ያደረግከው?
ትንሽ ቆየ። አሁን አንድ ዛሬ ነው።
አዎ እሺ በየትኛው ቁጥር ነው የላክልን? ዜሮ ዘጠኝ ዜሮ ሶስት ቤት በሚለው ቁጥራችን ነው?
no የሆነ እንትን support team በሚለው አዎ በዝ- በሱ ላክልን። እሺ ለዛ ነው እስካሁን ያልመለስልን። ለ- እዚህ ላይ ላክልን ዜሮ ዘጠኝ ዜሮ ሶስት በሚለው
okay እሺ እሺ